hello አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤስት ቤት
እንትን ነበር ማታ withdraw አርግ እ እሺ፣ ምን ልርዳ?
withdraw አርጌ ነበር በ betting ላይ እሺ፣ ምንም ሁለት ሶስት መቶ ሶስት መቶ አርጌ ነበር ሊወጣልኝ አልቻለም። አየር ላይ ነው የቀረው።
ስልክ ነው እ ቤስት ቤት ስልክ ቁጥር ከይ ነው።
አዎ ቤስት ቤስት check ላድርግልህ እስኪ ጠብቀኝ።
እሺ እሺ ሶስት መቶ እና አራት መቶ ነው።
እ አዎ አዎ
እሺ check አድርገው። እሺ አሁን ገብቶላል።
አዎ የሆነ text ገብቶልኛል። አመሰግናለሁ።
እሺ መልካም ቀን።
ለወደፊት